Hello
Hello ጤና ይስጥልን። ሰላም ነው?
ሰላም ጤና ይስጥልን እግዚአብሔር ይመስገን።
አለን።
የ YouTube ትምህርት ለመማር ነበር።
እሺ ለመመዝገብ ፈልገው ነው።
አዎ፣ ስሙትን ማን ልበል?
ስሜ ያሬድ
ያሬድ ማን?
ያሬድ ምሸው
ያሬድ ማን አሉኝ?
ያሬድ ሹምዬ
ሹምዬ ነው።
ያሬድ ምሸው ሹምዬ
እሺ አልተሰማኝም። እሺ ስልክ ቁጥሮትን ንገሩኝ።
ያሬድ ምሸው ምሳው ነው አ ምሸው ኢ ደግሞ እ በአማርኛ
እሺ ስልክ ቁጥሮትን ይስጡኝ።
ዜሮ ዘጠኝ ስልሳ አንድ አርባ አንድ አርባ አንድ ሰባ ስድስት
ዜሮ ዘጠኝ ስልሳ አንድ አርባ አንድ አርባ አንድ ሰባ ስድስት
እሺ የት አካባቢ ነው የሚኖሩት?
እኔ አሰላ
እሺ በአካል አዲስ አበባ መጥተው ነው መማር የሚፈልጉት ወይስ በኦንላይን ነው?
አይ በኦንላይን ቢሆን እ፣ ተመራጭ ነው።
እሺ እሺ መዝግቤዎት አለሁኝ። እ፣ ሌላ ም- ማ- ማወቅ የሚፈልጉት ነገር አለ?
ሌላ ማወቅ ምን እ፣ ምን አለ አዲስ ነገር ንገሩኝ።
እ፣ ካለ አጠቃላይ ትምህርቱ ሶስት ወር ነው።
ጠቅላላ እውቀት ማለት ነው።
አዎ አጠቃላይ ትምህርቱ ሶስት ወር ነው የሚሰጠው።
እ?
ለሶስት ወር ያህል ነው ትምህርቱ የሚሰጠው። እ፣ በሳምንት ሶስት ቀን ነው። እ፣ ኮሜዲያን እሸቱ በኦንላይን ከሆነ ኮሜዲያን እሸቱ በ Google Meet ነው class ኡን የሚሰጣችሁ።
እ፣
እ፣ ሀያ credit hour አለው አጠቃላይ አንድ credit hour ሰባት ሺህ አምስት እ፣ ማ- ሰባት መቶ ሀምሳ ብር ነው። እ፣ በስንት ወር በአንዱ credit ማለት በአንድ ወር ነው?
አጠቃላይ ሀያ credit hour ነው። ሙሉ ፓኬጁ ነው እ፣ ሰዎች መውሰድ የሚችሉት። ግማሽ ፓኬጅ መውሰድ አይቻልም። እ፣ ሙሉ ፓኬጁ አጠቃላይ አስራ አምስት ሺህ ብር ነው ማለት ነው።
Okay፣ እሺ፣
እ፣ እስከ የካቲት ሀያ አምስት ለሚከፍሉ ሰዎች ደግሞ ቅናሽ አለን። የአምስት ሺህ ብር ቅናሽ ስንት ስንት ብር?
እስከ የአምስት ሺህ አዎ፣ የአምስት ሺህ አዎ። So እስከ የካቲት ሀያ አምስት ለሚከፍሉ ደንበኞቻችን አስር ሺህ ብር ነው ክፍያው ማለት ነው።
Okay፣ እሺ፣ በቃ ደስ ይላል።
እሺ ስለደወሉ እናመሰግናለን።